ዋሽንግተን የህክምና ማዕከል ሰላም ነው እንዴት ነሽ?
ሰላም፣ እግዚአብሔር ይመስገን።
አለን እንትን ፈልጌ ነበር። የቆዳ ሐኪም የትኛው ላይ ነው ያለው?
ሩዋንዳ ኤምባሲ ፊት ለፊት branch ላይ ሩዋንዳ ኤምባሲ። ስልክ ቁጥራቸውን ማግኘት ትችላለህ? ይፍታ።
ይህ ነው የደወልሽበት ነው?
Okay፣ በዚህ ቁጥር ነው?
አዎ።
እሺ፣ ምንድን ነበር?
ወረፋ ለማስያዝ ፈልጌ ነበረ።
ለዛሬ ነው?
እ፣ የቆዳ ሱሶች ነው የሚገኙ እዚህ ነው ሩ- ሩዋንዳ።
እኮ መች መች ነው የሚኖሩት? የሆነ ዛሬ ቀን ይኖራሉ፣ አስር ይመስለኛል ሰዓት አይደለም?
ዛሬ አስር ሰዓት ይገባል።
ዛሬ አይመቸኝም፣ ይቅርታ። ከዚህ ቀን ሐሙስ ይገባል
ሐሙስን ሰዓት ላይ አስራ አንድ ተኩል እሺ፣ ሐሙስ ሰዓት ነው እኮ። እሺ ማለት ስለዚህ እንዴት ነው አሁን ቀጠሮ የዜን እንትን ምናምን አደረገው?
ቀጠሮ ይዝልሻለሁ። አዲስ ነሽ?
በቃ እሺ። እ፣ እዚህ እንደ ያለው ደ- ደንበኛችሁ ነው እንጂ ቡልቡላ ጋር ያለው አብ- እዛ እናንተ ጋር ግን የለኝም።
ብሊነ
ሌላ አንዴ ሊያዝልሽ እሺ።
ስልክሽን ትነግሪኝ። ይቅርታ
ዜሮ ዘጠኝ አርባ አንድ አርባ አንድ ሰባ አምስት ሰባ አምስት ሀያ አምስት ዜሮ አምስት ሀያ አምስት ዜሮ አምስት ዜሮ አምስት
አዎ።
ማን ልበልሽን?
ጂፒ ደረሰ።
ግፊት እሺ።
አዎ። ስለዚህ አስራ ለሐሙስ አስራ አስልሻለሁ።
እሺ፣ እሺ፣ አመሰግናለሁ።